የጤና ይስጥልን ቤት ቤት ራሄል ነኝ። እባኮ ምን ልርዳዎ
እ ሰላም ነዎት?
እግዚአብሔር ይመስገን።
betting check ለማድረግ ፈልጌ ነበር።
ትኬት?
አዎ።
እሺ ንገረኝ ከቻልክ ኮዱን።
እሺ አ- አስራ አራት አስራ አራት ሀያ አራት ሀያ አራት ሰማንያ አራት ሀምሳ አንድ ሰማንያ አራት ሀምሳ አንድ አ አስራ አራት ሀያ አራት ሰማንያ አራት ሀምሳ አንድ አ እሺ ሙሉ ቁጥሩ hello ይቅርታ እ፣ አላለቀም እኮ ጨዋታው እንዳለ ገና እየተካሄደ ያለ ጨዋታ ነው።
አይ፣ የመጀመሪያው ስንት ለስንት ነው?
አላለቀም ገና ነው። እሺ ተጨማሪ ደቂቃ ተሰጥቷቸው ዘጠና አንደኛ ደቂቃ ላይ ነው ያለው ዜሮ ለሁለት
እ፣ እና ሁለተኛውስ
እሱም እ፣ ዜሮ ለሁለት
የ- ሜዳ ውጭ ያለው ደቂቃ ላይ ነው ያለው ቼልሲ ከሜዳ እየመራ ውጭ ነው።
ያለው ሁለት አዎ ሁለት
እ፣ ከዚህ ደግሞ ጌታፌ ነው ሪያል ቫርካን ነው የሚመራ።
እ እኮ ጌታፌ ሲያልቅ እኮ ነው።
update ይሆናል። እ፣ እያንዳንዱን ውጤት እንድነግርህ ነው የፈለግከው?
አ፣ አይ አይደለም። አዎ የሁለቱን ሪያል ጌታፌና ሴቲክ እየመሩ ነው።
ጌታፊ የሚለው ይኸውልህ እየተመራ ነው ዜሮ ለሁለት
እ፣ ዜሮ ለሁለት እያለቀ ነው። almost ዘጠና ሁለት ደቂቃ ላይ ነው ያለው።
እሺ እሺ እሺ ሲያልቅ update ይሆናል። እሺ ትንሽ እሺ ጠብቀው።
እናመሰግናለን።
እሺ መልካም እሺ።